ሄሎ
ወይ ወይ ሄሎ አዲስ አበባ ይቅርታ ተቆር እሺ እሺ እ ምን ላይ ነበርን? ይቅርታ በጣም እ እሺ ከኔ የሚጠበቀው ምን ነበር እያልኩ እርስ- እርስዎ እንግዲህ ፈቃደኛ ሆነው ከኛ ጋር መስራት ከፈለጉ ዊፕላስ solution provider የሚል application አለን። App Store ላይ Play ላይም አለ። download አድርገው እዛ ላይ መመዝገብ ይችላሉ። በተጨማሪም ደግሞ ቁጥርም ልኬሎት የሚያስፈልጉትንም ነገሮች ብልክሎት በቴሌግራምን መመዝገብ ይቻላል ማለት ነው። ቁጥር እሺ፣ text ላድርግሎት።
እሺ።
እሺ በምልከው ቁጥር ታዲያ ማንኛውም ሀሳብም ካሉት አስተያየትም ጥያቄም ካሉት በማንኛውም ሰዓት ደውለው ማግኘት ይችላሉ።
እሺ፣ መልካም እሺ በጣም ነው የማመሰግነው። መልካም ቀን።
እሺ፣ እሺ ለአንቺ ነው ያልኩሽ።
እሺ